ሀሎ ጤና ይስጥልኝ።
ሰላም ባቢ ዴንታል ክሊኒክ አዎ ማን ልበል ከአሪፍ ፔይ ነበር የምደውለው። ሳምሬ ትባላለሁ።
ከየት ከአሪፍ ፔይ OK እሺ
POS machine አችሁ ላለፉት ተከታታይ ቀናት እየተጠቀማችሁ አይደለም እና በ POS machine ኡ ዙሪያ ያጋጠማችሁ ችግር ካለ ለመጠየቅ አይ ነበር።
እየተጠቀምን ነው ኧረ ትላንትም እየተጠቀማችሁ ነው?
ተጠቅሜ ነበር እንደውም ማታ አዎ
እሺ ደንበኛችን የእርስዎን ስም ማን እንበል?
እኔም እ፣ መቅደስ መቅደስ።
አዎ እሺ ደንበኛችን በ POS machine ኡ ዙሪያ ችግር ካጋጠማችሁ ዘጠና ዘጠና አምስት ላይ መደወል ይችላሉ።
እሺ እሺ thank you እሺ መልካም ቀን ይሁንልዎት።